አብሮ ስጥልን።
ጤና ይስጥልኝ።
አብሮ ስጥልን።
ምን ለብሰው?
POS POS machine ነበረ። ኔትወርኩ እየሰራ አይደለም።
connection እያስቸገሩት ነው።
አ እየሰራ አይደለም ምናምን ሰሞኑን ሶስት ቀን ነው ምናምን
ቦታ ቀይረው ሞክሮታል ደንበኛችን።
አራው ሙከራ ነው አላ እየሰራ ነበር። አሁን ብቻ ሶስት በዚህ ሶስት ቀን ምንም ኔትወርኩ እየሰራ አይደለም።
restart ስ አድርገው ሞክረውታል።
restart
አዎ እሺ፣ restart የሚላለው
restart አድርገው አጥፍተው መልሰው አብርተውት
restart WiFi restart አጥፍተዋል።
restart WiFi የሚላለው አጥፍተዋል።
አሃ አዎ WiFi WiFi አጥፍተዋል ደንበኛችን።
አይ ዋይፋይ አይደለም ኔትወርክ data ነው ራሱ data
አዎ ዋይፋይ አጥፍ- okay WiFi አጥፍተው በ data ነበር እየሞከሩት የነበረው።
አይ ዋይፋይ የለውም data ነው ዋይፋይ የለውም
በ data ነው እየተጠቀሙ ያሉት። እሺ አዎ አጥፍተው ያብሩትና ይሞክሩት። መልሼ እደውልልዎታለሁ።
እሺ